ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት? ሄሎ
ሄሎ
ነው። እባክዎ ምን ልርዳዎት?
ሄሎ አይሰማም?
ይሰማኛል።
እኔ የምልሽ ማለት ነው እም፣ ከ- ከ- ከቴሌ ብር ወደ wallet ላስተላልፍ ስል እ፣ እምቢ ስላለኝ ነው ይሄ።
አዎ system update እያደረግን ስለሆነ ነው። በትዕግስት ይጠብቁ ደንበኛችን።
እ?
system update እያደረግን ስለሆነ ነው። በትዕግስት ይጠብቁን።
እስከ እስከ ከሰዓት ይለቀቃል?
ጊዜውን እርግጠኛ መሆን አንችልም፣ ግን ይጠብቁ።
እሺ፣ እሺ፣ መልካም ቀን።
አሜን። ለአንቺም